ማን? ሄሎ ሄሎ፣ ሄሎ ሄሎ፣ አይሰማም? የት ነው?
እግዚአብሔር ቤርሳ ደግመሽ ጻፍሽው።
ቦሌ ነው። ምንድን ነው የምትለው?
ሌላ ሄሎ፣ ወይ እሺ፣ ማንሽ እናት?
መሰረት ነኝ።
እሺ፣ መሰረት ስሚኝ፣ የሳይክለኛ order ገብቶብኝ ነው። ሰባ ሰባ ዘጠኝ ሰባ ሰባ ዘጠኝ ስምህ ማን ነው?
ይትባረክ ባረክ እሺ፣ አንዴ ጠብቀኝ።
ፒዛ ነው ባጊዜ ይሻላል።
እንዲመልሱልን ነው እንጂ እዛ ጨርሰውታል።
አ?
እንዲመልሱልን ነው እንጂ እዛ ጨርሰውታል።
ማለት ያው customer ነው ኧረ።
ነው
አልገባኝ። ሄሎ ወይ እንትን ይትባረክ አንዴ ጠብቀኝ። እሺ
የቱ ጋር ኧረ ሁለት ኪሎ ሜትር ደግሞ እዛም አለ።
ይትባረክ ይወጣል። አላስወጥቼዋለሁ። እሺ እሺ ምን